ምን አሽንታ hello ከሚኒሊክ pedi emergency ነበር ምደውልላችሁ። brain CT scan without contrast ፈልገን ነበረ።
without contrast አዎ
እሺ፣
እ፣ ቆይ አንዴ ስንት ነው?
ልንገርሽ።
እሺ CT scan ነው አይደል? brain CT scan።
አዎ አዎ እሺ፣ without contrast 2500 ብር ነው።
እሺ አሁን ቶሎ ትመጡልን አላችሁ?
አምቡላንስ አዎ ይቻላል። አዎ፣ ስልክ እናስተላልፋለን። ሌላ ስልክ ይደውልላችኋል።
እሺ በቃ ከምኒልክ ነው አይደል?
አዎ ሚኒሊክ የህፃናት ድንገተኛ ክፍል እሺ እሺ ነው
እሺ አሀ አሀ ሁለት ሺህ አምስት መቶ